ጤና ይስጥልኝ። በኩል ነቶ
ሳምንት ሆነ የ transaction ላይ በአየር ቀርቶ አመልክቼ ነበር፣ መፍትሄ አልተሰጠኝም።
እሺ ቴሌግራም ላይ ስናሳውቆት ይደርሱታል message እዛው ላይ ይከታተሉ።
እህ ቴሌግራም ላይ ሳምንት ሆነኝ እኮ
እ ሌላ ሳምንት ሆነኝ እኮ ካመለከቱ
ማን ልበል ስሞትን?
ተ- ተ- ተ- ተመስገን ተሙ ባዜ
ተሙ ባዜ አዎ በቴሌግራም ቴሙ ባዜ ነው።
ስልክ ቁጥር እሺ፣ ከላይ ልከዋል አይደል?
አዎ ጽፍ ያለው እሺ ይጠብቁ፣ እናሳውቆታለን።
እስከ መቼ ይታወቃል?
እስከ ነገ ድረስ ይጠብቁ።
እስከ ነገ።
አዎ እሺ አመሰግናለሁ።